ጤና ይስጥልኝ ቻፓ።
hello
አቤት ምን እንዴት ነሽ? ሰላም ነሽ?
ሰላም።
አ ደውዬ ነበርኩና የ private ስልክ አለን የ flash BT የምን
የ flash BT ስልክ
የ flash አዎ አዎ
ዜሮ ዘጠኝ
እሺ
ዘጠና ሁለት
እሺ
ሀያ ሁለት
እሺ
ዘጠና ሶስት
እሺ ስልሳ አንድ
ስልሳ አንድ እሱ ብቻ ነው ያለ እንደ እንደ ቻፓ ምናምን ሰማንያ ዘጠኝ አስራ አንድ ምናምን የለም የለውም።
እሺ ግን አሁን ሰላሳ ሺህ ዊዝ አድርገህ ነበር ተነጋገርና ነበርና እስከ አሁን የሲስተም ጸገም ነው ምናምን የሲስተም ችግር ነው ምናምን ያሉን እንዴት ነው የምትረዱ?
አዎ ሲሰራ ይገባለሁ ካልሽ እነሱ ሲስተም ሲሰራ ገቢ ይደረግለታል። ሲስተማ